Hello.
Hello Hello ረጅም መሰረት
ሀያ አምስት ሰማንያ አራት አዲስ ተማሪ
መሲነሽ ማን ነው? አሳውቄ ነበረ። ድምጻችሁ ምንም አይሰማም።
ችግር የለውም። ምን ሰመረ ነኝ።
ሆነብህ?
አሳውቄ ነበር ሰመረ።
ከአስር ደቂቃ በፊት
ምንድን customer ስልኩ አይሰራ ብዬ እና አስር ደቂቃ አልፎታል ደግሞ
አምስት ሰማንያ አራት ነው።
ሀያ አምስት ሰማንያ አራት አዎ።
እሺ አልመለሱላትም። እሺ፣ ሰመር ትደውልልሃለች። አልመለሱለትም። ለዛ
ምንድን ነው እስካሁን ታዲያ? ወይ ሌላ order። እሺ አይ አስር ደቂቃ ታዲያ ለምንድን ነው ሰመረ የሚባለው?
ታለች፣ ታውቂያለሽ? አ አስር ደቂቃ እነሱ እስኪመልሱልን ግዴታ መጠበቅ ስላለብን ነው።
ምንድን ነው የ customer ስልክ text አድርጎ አስር ደቂቃ ጠብቆ እኮ መፍትሄ መስጠት እኮ ነው።
መጠንቀም በአስር የዋንተ ደቂቃ እያወራ ይመለሱ። ምግቡን መልሰው እና መልሻለሁ በል ሰመረ